ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰቤት
ሚሊዮን ነበርኩ። አሁን ደውዬ እያናገርኳት ነበር። ይሄ እስኪ ነው ማን ነበርክ?
ሚሊዮን እሺ የባህርዲዮ ራዲዮ መልቲፕል ፕላይ የምትለዋን እንድትጨምሩልን ብዬ እያወሯት ነበረ።
እሺ አንዴ ጠብቀኝ። እሺ ላገናኝህ።
አገናኛ ጄሪ ነበር ያወራት።
ሄሎ ሄሎ ጄሪ፣ ሄሎ ሚሊ ነኝ። መልስ- መልሼ ደውዬልሽ ነው። ሚሊ ነኝ።
እሺ የሚል ጉንዶይን የሚለውን ፎቶ አንስታ ላከችልኝ ሰብል ያለ ብላ
እሱ አይ ቲንክ ለኛ አ- ላከችልኝ።
ለአንቺ ላኪ- ላኪላቸው ብያቸዋለሁ። ግን አንቺ ጋርም ያሳይሻል። እንዴት ሎክኗል ለሚል አንቺ ጋር እሺ ቆይ አይ ነው ምናልባት ዩዘር ኔሙን ታስቼ እንዳይሆን እሺ አ- ትላክልኝ ለኔ ስፔል ምናምን ሳስተሽ ከሆነ ድንገት እስኪ ደግመሽ ጉንዶይን የሚል
አረ የለ እሺ ቆይ ልላክላት እኔ እኔ ልላክላት በቃ ልደውልላትና ዝዶሳ እንትልሽ አድርግልሽ በቃ ቴሌግራም ላይ ታውራኝ እሷ እሺ